ሄሎ
ሄሎ ጤና ይስጥልኝ Best Bet
በእናትህ አሁን አሁን ስልክ ሲባል አይሰራም፣ ጥሪ አይቀበልም። ይሄ ስልክ
የምን ስልክ የሳንቲም ብር የሳንቲም
ምን ነበረ? deposit ነው withdraw?
withdraw
አሳውቀህን ነበር
አ አሳውቀህን ነበር ደውለህ ነበረ?
አዎ ደወልኩና ጥሪ አይቀበልም ነው።
አይ አይደለም፣ ወደኛ አሳውቀህን ነበር ወይስ ገና አሁን መደወልህ ነው?
ዘንድ ዘንድ ገባች።
እሺ አንዴ ቆይ።
እሺ
እሺ ንገረኝ አንዴ ስልክህን። ዜሮ ዘጠኝ
ሰላሳ ሶስት ሰላሳ ሶስት አስራ ሶስት አስራ ሶስት ሀያ ዘጠኝ ሰማንያ ሀያ ዘጠኝ ሰማንያ አ ስንት ብር ነው?
ስድስት መቶ ብር ነው።
ቅድም ደውለህልን ነበር አይደለም?
አዎ ደወልኩና
SantimPay ዎችን አሳውቀናቸዋል እኮ እያስገቡ ነው አሁን።
ደወልኩ ሳንቲም ስልኩ ጥሪ አይቀበልም ነው።
አዎ ግን እያልኩ ያለሁት እኛ አሳውቀናቸዋል፣ ልከንላቸዋል። እሺ ያንተን case ስለዚህ እያስገቡ እሺ፣ አሁን አዎ።
ምላሽ እየሰጡ ስለሆነ ያስገቡልሃል። አንተንም
እሺ ያ እስከ መቼ ነው የሚጠብቀው?
እ ዛሬ ማታ ይኸውልህ ምሳ ያስገባሉ ብለን ነው ተስፋ የምናደርገው።
ዛሬ ማታ እህ
አቦ አሁን እፈልግ ነበርኩ።
አዎ ብዙ transaction ስላለ ያንተ ብቻ አይደለም፣ ብዙ ደንበኞች እንደዛ እያሉ ነው። እና transaction ስለበዛባቸው ነው። እሺ አሁን መመለስ ስለጀመሩ እያስገቡ ስለሆነ ያንተንም ያስገቡልሃል።
እሺ አሁን የጫወትኩ ነበርኩ ግን ብሩ የለም። ብሩ ስድስት መቶ ብር ይዛ አለ።
እኮ ያስገቡልሃል።
እሺ ጠብቀው ትንሽ እሺ ወንድሜ።
እሺ እሺ መልካም ምሽት።
አይ